ምዕራፍ መቶ አምስት ክፍል ሁለት መልእክተ ሲኖድ ዘቆን ዘአቡነ ጲላታዎስ ሊቀ ጳጳሳት ዘእስክንድርያ ዘፈንኦ ኀበ አባ አትናቴዎስ ሊቀ ጳጳሳት ዘአንጾኪያ አውሥኦተ መልእክቱ ኀቤሁ ለክታቡ ምላሽ ጽፎ ከሰደደው እናመጣለን። ነአምን በአብ ወወልድ ወመንፈስ ቅዱስ ሥላሴ እብያን በመለኮት በአካል ሶስት በመለኮት አንድ በሚሆኑ በሶስቱ እናምናለን። ዋህዱ ህላዌ ዋህዱ መንግስት ዋህቲ ስምረት ዋህዱ ፈቃድ በዚህ ሁሉ አንድ በሚሆኑ በሶስቱ እናምናለን። ዲሉያን እሙንቱ በአካላት ወበገጻት በአካል ግን ልዩ ናቸው። በከመ አስማቲሆሙ በስም ልዩ እንደሆኑ በአካልም ልዩ ናቸው። ወእሁዛን በጽምረተ አሐቲ መለኮት በመለኮት አንድነት ግን አንድ ናቸው። በከመ መሐረነ ቅዱስ ሳዊሮስ ሊቀ ጳጳሳት በመልእክቱ እንተፈነዋ ሀበ አንስጣስዮስ ሳዊሮስ ለአንስጣስዮስ ጥፎ በሰደደው መልእክቱ እንዳስተማረን በመለኮት አንድ በአካል ሶስት ናቸው። ወይ ከመዝን አምን በአሐዱ ጊዜ በአንድ ጊዜ ወበአሐዱ አምላክ በአንድ አምላክ ወበአሐቲ ምልክና ዘአብ ወወልድ ወመንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ በምትሆን አንዲት አገዛዝ በአንዲት አገዛዝ እናምናለን። ስላሴ በተዋሂዶ ተዋሂዶ በስላሴ አንድነት በሶስትነት ሶስትነት በአንድነት አለ። ሰለስቱ አካላት በአካል ሶስት ሲሆኑ ወአሐዱ መለኮት ወአሐዱ ክብር ወአሐዱ ስብሐት በመለኮት በክብር በጌትነት አንድ ናቸው። እስመ ተዋሂዶ ተአምላክ ይከውን በሰለስቱ አካላት ወገ ወሰለስቱ ገጻት የፈጣሪያችን አንድነት በሶስትነት አለና አንድም ሶስትም ናቸው። ዘውቶም አብ ወልድ መንፈስ ቅዱስ እሊህም አብ ወልድ መንፈስ ቅዱስ ናቸው። ምስጢረ ስላሴ ይትከፈል ወይትከፈል ወይይትከፈል ስላሴ ሶስት ሲሆኑ አንድ አንድ ሲሆኑ ሶስት ይሆናሉ። ይትከፈሉ በአካላት ወበገጻት በአካላት በገጻት ይከፈላሉ። ወይትከፈሉ በመለኮት በበከመ መሐሩነ አበው አባቶቻችን እንዳስተማሩን በመለኮት ግን አንድ ናቸው። ንሰግድ ለአብ ወወልድ መንፈስ ቅዱስ አሐተ ስግደት ለሶስቱ አንዲት ስግደትን እንሰግዳለን። ወከመ ዝውእቱ ፍጻሜ ጥምቀትን ወእምነትን እንተ በቅድስተ ስላሴ በስላሴ የምና በስላሴ የማመናችን በሶስቱም ስም የመጠመቃችን ምስጢር ይህ ነው። ወበከመ መሐረነ መምህር ባስሌዎስ በመጽሐፉ ዘፈነዋ ሀበ ቂሳሪያ ሐዲስ ሐዲስ የእምነት ነው። ባስሌዎስ ወደ ቂሳሪያ ጥፎ በሰደደው ክታቡ እንዳስተማረን እንዳስተማረን በስላሴ ማመናችን በሶስቱም ስም የመጠመቃችን ምስጢር ይህ ነው። ዘይሜህር ወይ ብልስ መለሊሁ መድኃኒነ ወጠነ ወይ ቤላ አርዳይሁ ሁር ወመሃሩ ኩሎ አይዛበ ሂዱና አይዛብን ሁሉ አስተምሩ ወአጥምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስምም አጥምቋቸው ብሎ ምስጢረ ጥምቀትን እሱ እንደጀመረ አስተማረን። ዋልወቱ መፍቅድ ለህሊና ለህሊና ካልአን ለህሊና ካልእነ እምድህረ እሉ አስማት እንተ ተውህበት ለነ ልቡና ከተሰጡን ከሊህ በቀር ከሊህ ሌላ ልቡና መሻት የለበትም። ወበእንተ ዝንብል እስመለለ ኩሉ አህዱ አህዱ እነሰለስቱ አካላት ዲሉያን ሙንቱ በበ አካላት ይሆሙ። ስለዚህም ሶስቱ አካላት ልዩ እንደሆኑ እንናገራለን። ዘውቶሙ አካለ አብ ወወልድ መንፈስ ቅዱስ እሊህም የአብ የወልድ የመንፈስ ቅዱስ አካላት ናቸው። ዋአዱ ትውላዮሙ ባሕርያቸው፣ ዋአዱ መንግስቶሙ መንግስታቸው፣ ዋአዱ ፈቃዶሙ ዋአቲ ስምረቶሙ ለሰለስቲሆሙ ንበለ ተፈልጦ ዘበአማን ስምረቶሙና ፈቃዶሙ አንድ ወገን ነው። የሶስቱም ፈቃደ ፈቃድ ያለመለየት አንድ ነው። እስመ አብ ህልው በወልድ ወመንፈስ ቅዱስ አብ በወልድ በመንፈስ ቅዱስ ህልው ሆኖ ይኖራል። ወወልድ ህልው በአብ ወመንፈስ ቅዱስ ወልድም በአብ በመንፈስ ቅዱስ ህልው ሆኖ ይኖራል። ወመንፈስ ቅዱስ ይህ ህልው በአብ ወወልድ መንፈስ ቅዱስም በአብ በወልድ ህልው ነው፣ ህልው ሆኖ ይኖራል። ዋትናቴዎስ ሐዋርያዊ በዓለ ነቃማ የህይወት የብዙ ምስጢር ባለቤት አትናቴዎስም ይብል ከመበዝ በድርሳኑ በእንተ ሃይማኖት የሃይማኖትን ነገር በተናገረበት ድርሳኑ እንዲህ አለ። ንነሰ ነአምን ወነተአምን ከመወልድ ወመንፈስ ቅዱስ እሩያን ምስለ አብ። እኛ ግን ወልድና መንፈስ ቅዱስ ከአብ ጋር ትክክል እንደሆኑ እናምናለን። ወኩሉ ዘኢያምን ወይተአምን ወይተአምን ቦሙ ከመ እሙንቱ አሐዱ መለኮቶሙ ወአሐዱ ህላዌሆሙ ዘሰለስቲሆሙ የሶስቱ መለኮት ባይሪ አንድ እንደሆነ የማያምን ዋህዱ ቃሎሙ ዋህዱ ምግባሮሙ ነገራቸው አንድ ስራቸው አንድ እንደሆነ የማያምን ሰው ቢኖር ጉዘለ ይኩን ተወግዞ የተለየ ይሁን ይላል። አሜን። በእውነትን መላሰት ተወግዞ የተለየ ይሁን። ዋህዲን ተአምን በወልደ እግዚአብሔር ዋህድ ዘተወልደ መአብ ቅድመ ኩሉ መዋዕድ ዳግመኛም ዓለም ሳይፈጠር ከአብ በተወለደ በወልድ ዋህድ እናምናለን። ብርሃን ዘም ብርሃን ከብርሃን የተገኘ ብርሃን አምላከ ጽድቅ ዘም አምላከ ጽድቅ ከባህሪ አምላክ የተገኘ የባህሪ አምላክ አርአያ መልክው አካሉ ለአብ አብን በመልክ የሚመስለው በባህሪ የሚተካከለው እንደሆነ እናምናለን። ወሶ ፈቀደ ይመሃር ፍጥረቶ ወያድህኖሙ እምነ መርገም ዘታ ዘሀደረ ላይ ዲሆ በእንተ እልወተ አቡሆሙ አዳም ፍጥረቱን ሁሉ ይቅር ብሎ በአባታቸው በአዳም ትእዛዝ ማፍረስ ምክንያት ተፈርዶባቸው ከነበረ ፍዳ ሊያዲናቸው በወደደ ጊዜ ይላል። አንድም ወሶ ፈቀደ ይምሃር ፍጥረቶ ወያድህኖሙ እምነ መርገም ዘሀደረ ላይ ዲሆሙ በእልወተ አቡሆሙ ይላል። አዳም ፍጥረቱን ሁሉ ይቅር ብሎ በአባታቸው አዳም ፍጥረቱን ሁሉ አስቶ ስለነበር በአባታቸው በአዳም ትእዛዝ ማፍረስ የመጣባቸውን ፍዳ ከነበረባቸው ፍዳ ያዲናቸው ዘንድ በወደደ ጊዜ አጽናነ ሰማያተ ወረደ እንዘየ አርቅም መንበረ መለኮቱ ከዙፋኑ ሳይለይ ባህሪውን ዝቅ አድርጎ ወአደረ ውስተ ከርሰ ድንግል ማርያም በእመቤታችን ማኅፀን ተወሰነ። ወተሰባ መንፈስ ቅዱስ ወምኒሃ ወእምኩሉ አባላ ለንጽሕት ወድንግል በግብረ መንፈስ ቅዱስ በግብረ መንፈስ ቅዱስም ከንጽሕት ድንግል ከፍጹም አካሏ ነፍስን ስጋ እነስቶ ሰው ሆነ። ወደሰይ ወለ ስጋ ይተዋሃድ ምስሌሁ በአሐዱ አካል ዘወቱ ነፍስ ነባቢት ወለባዊት ነባቢት ለባዊት ነፍስ ያለችው ስጋን ከእርሱ ጋር እንዲዋሃድ አደረገው። በከመ ይቤ ክቡር አትናቴዎስ ሐዋርያዊ ሐዋርያትን የመሰለ አትናቴዎስ እንደተናገረ አለ። ከእርሱ ጋራ እንዲዋሃድ ለባዊት ነፍስ ያለችው ስጋን ከእርሱ ጋር እንዲዋሃድ አደረገው። ወለዝንቱሰ ስጋ አምላክ ቃል ቦቱ ነፍስ ነባቢት ወለባዊት አምላክ ለተዋሃደው ስጋ ነባቢነት ለባዊነት ነፍስ አለችው። ወታገሰ ለተጸንሶ ተሳተ አውርሃ ዘጠኝ ወር ከአምስት ቀን በእመቤታችን ማኅፀን ኖረ። ወወፃ እምኒሃ ብእሲ ፍጹም ዘበአማን በአሐዱ አካል ወአሐዱ ገጽ አንድ አካል አንድ ባሕሪ በመሆን ፍጹም ሰው ሁኖ ከሷ ተወለደ። ወመን በመንክር ግብር ዘኢትነገር ወዘኢትሐተት ኮነ ዝንቱ ልደት። ይህ ልደት በማይመረመር በማይታወቅ ተዋሂዶ ተደረገ። ወኢይክል ህሊና እጓለ እመሕያው የአይምር ልደቶ ከመ እፎ ውእቱ። እንደምን እንደሆነ ልደቱን መርምሮ ማወቅ አይቻለው። ወባሕቲቱ እንህዲግ አእምሮ ሎቱ ለባሕቲቱ እውቀትን ለሱ ብቻ እንስጥ እንጂ እኛ መርምሮ ማወቅ አይቻለው። የሰው ልጅ መርምሮ ማወቅ አይቻለውም። ጠበዋ ሀሊበ በወሬቃ በህቅ ከመህፃናት እንደ ህፃናት ጡት እየጠባ አደገ። ወተመሰለ በኩሉ ግብር ዘእንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር በስራ ሁሉ መሰለን። ወእምድረ ትስብእቱ ህልው ውእቱ በተዋሕዶ ተአሐዱ ህላዌ ሰውም ከሆነ በኋላ አንድ አካል አንድ ባሕርይ ሆኖ በተዋሂዶ ጠንቶ ይኖራል። ወኢወሰከ በሁልቆ ሥላሴ ምእንተኒ ፍድፋዴ ወተውሳከ በሦስቱ አካላት የአካል አራተኛ ሁለተኛን አልጨመረም። ወውእቱ አምላክ ዘበአማንሩ ምስለ አብ በመለኮቱ ከአብ ጋር በባህሪ የሚተካከል ወይትየርኤነ ለነ በትስብእቱ ሰውን በመሆኑ እኛን የመሰለን እሱ በእውነተኛ የባህሪ አምላክ ነው። ውእቱ ሰማያዊ ወውእቱ ምድራዊ ሰማያዊ ነው ምድራዊም ነው። የአስተርኢ ወዘኢያስተርኢ ሰው እንደመሆኑ ይታያል። በባህሪው በባህሪ መለኮቱ አምላክ እንደመሆኑ በባህሪ መለኮቱ አይታይም። ይትገሰሱ እይትገሰስ ሰው እንደመሆኑ እንደ ሰውነቱ ይዳሰሳል። እንደ አምላክነቱ በመለኮት ግን አይዳሰስም። ቅሩብ ውእቱ ለወዳጆቹ ወውእቱ ርሁቅ ወዳጆቹ ላይደሉ አንድም ቅሩብ በስጋ ርሁቅ በባህሪው ነው። ይትረከብ ወይ ይትረከብ ይመረመራል አይመረመርም። ይሃምም ወይ ይሃምም በተዋህደው ስጋ ይታመማል፣ በመለኮቱ ግን ሕማም የለበትም። ወባሕቱ ሀመ በስጋ ወይ ሀማሚ በህላዊ መለኮቱ በተዋህደው ስጋ ታመመ፣ በባሕሪ መለኮቱ ግን ሕማም የለበትም። ወለሰ ይከፍልዎ ይሬስይ ወክልኤተ ህላውያተ ሁለት ባሕሪ ወክልኤተ ገጻተ ወክልኤተ አካላተ ሁለት አካል ወክልኤተ ምግባራተ ሁለት ግብር አው ክልኤተ ፈቃዳተ እምድህረ ተዋሂዶ ዘኢትአተት ወዘኢትረከብ ከማይለይ ከማይመረመር ተዋሂዶ በኋላ ሁለት ፈቃድ ብለው የሚለዩትን ግን ወየአምኑ ከመጉባኤ አይሁዳዊ እለተጋቡ በኬልቄዶን ከጉባኤ ኬልቄዶን ከሁለት አካል ሁለት ባሕሪ ብለው እንዳመኑ የሚያምኑ ወመጽሐፈ ዕልወት እንተዘሊዮን መሳቲ የሊዮን ክታብ እንዲትናገር የሚያምኑ ወይታመኑ ከመክሌቱ ህላውያት ውእቱ ወምክሌቱ አካላት ከሁለቱ ህላውያት ተገኝቶ ከሆነ አህደ ህላዌ ወአህደ አካል አንድ አካል አንድ ባሕሪ ወአህደ ወልደ አንድ ወልድ ወአህደ መሲህ አንድ መሲህ ወአሐደ ባሕሪ አንድ ባሕሪ እንደሆነ የማያምን የማያምን ወኩሉ ዘያምን ከመዝ እንዲህ ብሎ የማያምን ሁሉ ውጉዘ ላይኩን ተወግዞ የተለየ ይሁን። አሜን። በእውነት እንበላሰብ ተወግዞ የተለየ ይሁን፣ ተወግዞ የተለየ ይሁን ይላል። ንህነሰ ክርስቶሳውያን ንብል እስመ ህላዌ መለኮት ኢተመይጠ ለከዊነ ትስብእት ወይ ህላዌ ትስብእት ኢተመይጠ ለከዊነ መለኮት። በክርስቶስ የምናምን እኛ ግን ህላዌ ትስብእት ህላዌ መለኮትን ወደ መሆን ህላዌ መለኮትም ህላዌ ትስብእትን ወደ መሆን አልተለወጠም እንላለን። ወኢ ያሃሎ ስጋም ቀድሞ ስጋም በቅድምና አልነበረም። አላ ነስኦም እግዝእትነ ቅድስት ድንግል ማርያም ወተዋሃደ ምስሌው በመንክር ግብር ዘኢትነገር በማይመረመር ግብር ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ እንጂ። ወይደሉ ይክፈልዎ ለተዋሂዶ ወይደሉ ይክፈልዎ ለተዋሂዶ ለተዋሂዶ ተአማኑ የላምላክን ሀበ ክልኤቱ ህላውያት አብ ሀበ ክልኤቱ አካላት ወክልኤቱ ገጻት የፈጣሪያችን የአማኑኤል ተዋተው የአማኑኤልን ተዋሂዶ ሁለት አካል ሁለት ባሕሪ ሊሉት አይገባም። ወኩሉ ዘይህሊ ከመዝ ህሊና እኪተ ወርኩስተ ወይተአመን በክልኤቱ ህላውያት ወክልኤቱ ገጻት ወክልኤቱ አርአያም ድረ ተዋሂዶ ዘይትነገር ከማይመረመር ተዋሂዶ በኋላ ሁለት አካል ሁለት ባሕሪ ብሎ የሚያምን ከመ መጽሐፈ ዕልወት እንተዘሊዮን ሀሳዊ ተኩላ መሳጢ ሐሰተኛ ምእመናንን የሚጎዳ ክፉ ጥፉ የሚሆን የሊዮን ክታብ እንዲትናገር ሁለት አካል ሁለት ባሕሪ ብሎ የሚያምን ውጉዘ ለይኩን ተወግዞ የተለየ ይሁን ይላል። እስመ ዝኩሰ መሳጤ ነፍስ ወመሳሀቲ ይብል በመጽሐፉ ርኩስት ክፉ ጥፉ የሚሆን ከሃዲ ንስጥሮስ እንዲህ ብሎ ተናግሯል። እስመ ህላዌ ስጋ ይሄ ይገብር ግብረ ስጋ ወቃል ይሄ ይፈጽም ግብረ መለኮት በህላዌ ሁባይቲቱም ድረ ተዋሂዶ ስጋ የስጋን ስራ ይሰራል፣ ቃልም የቃልን ስራ ይሰራል ብሏልና ወያበጽ ገቢረ ተአምራት ተአምራት ማድረግን ወመንክራት ወመንክራት ወመንከራተ ድዊ መፈወስን ዋይላት ነቃል ባይቲቱ ሙት ማስነሳትን ለቃል ብቻ ሰጥቶ ይናገራል። ወለስጋኒ ምግባራተ ምኑናተ ወተውታተ ለስጋም ተወትውቱን ሰጥቶ ይናገራል። ወይስ ካበ እግዚእነ ኢየሱስ ክርስቶስ ማዕረገ መለኮት የመለ የአምላክነትን ክብር የአምላክነት ክብር እንደሌለው አድርጎም የአምላክነት ማዕርግን ይጨምራል። ወይሬስዮ ብእሴ ለባሴ መለኮት በህድረት መለኮት ያደረበት ሰው ነው ይላል። ለእለ የተአመኑ ከመዝ ታወግዞሙ ቅድስት ቤተ ክርስቲያን ጉባኤን ተሐዋርያት ወተሰድዶሙ እንዲህ ብለው የሚያምኑትን ሐዋርያት ያስተማሯት ምእመን በውግዘት ትለያቸዋለች። ወነነኒ ንረግሞም ወንፈልጦም ምኔነ እኛም አውግዘን እንለያቸዋለን። ወንህነ ኦርቶዶክሳውያን ነአምን ወንብል እስመ እግዚአብሔር ቃል ተሰግቦ ኮነ ሰባ ፍጹም ዘበአማን። ኦርቶዶክሳውያን የምንሆን እኛ ግን አካላዊ ቃል በእውነት ፍጹም ሰው እንደሆነ እናምናለን። ወተመሰለን በኩሉ ግብር በስራ ሁሉ እንደመሰለን። ወተወክፈ ሕማም በፈቃዱ በፈቃዱ መከራ እንደተቀበለ ወከማሁ ረሃበኒ ወጽምአ ወነዊመ ፈጸመ ኩሎ ዘእንበለ ኃጢአት በሀቲታ ከብቻዋ ከኃጢአት በቀር መራብን መጠማትን መተኛትን ሁሉ እንደኛ ገንዘብ አደረገ። ወእምዝ ሀመ በፈቃዱ በሕማመ ዚአነ ከዚህ በኋላ በፈቃዱ በስጋ የእኛን ሕማም ታመመ። ወሞተ በሞተ ዚአነ እሙነ ዘውእቱ ነፍስ እነ ስጋ ይኸውም የነፍስ ከስጋ መለየት ነው። በፈቃዱ የእኛን ሞት ሞተ። ጤመ ለሞት በፈቃዱ በይቲቱ የእኛን ሞትም በፈቃዱ ገንዘብ አደረገ። ወተንሳ ሙታን በሳልስት ዕለት በስልጣነ መለኮቱ በሶስተኛው ቀን በገዛ ስልጣኑ ከሙታን ተለይቶ ተነሳ። ወዐርገ በስብሐት ውስተ ሰማያት በክብር በይባቤ አረገ። ወነበረ በየማነ አቡሁ በአበሪና ኖረ። ወውእቱ ይመጽእ በደኃሪት ዕለት በኋለኛውም ዘመን ይመጣል። ወዝንቱ ውእቱ እምነትነ ዘንሰብክ ቦቱ ገሃደ ውስተ ቤተ ክርስቲያን በጉባኤ ገልጠን በጉባኤ የምናስተምረው ሃይማኖት ይህ ነው። ጉባኤያዊ ጉባኤ የቆመለት ወሐዋርያዊ ከሐዋርያ ሲያዝ የመጣ ወንትየከፍ አሰርተ ወክልኤተ ክፍለ እንተዘ ቄርሎስ ቅዱስ ወብጹም የቄርሎስን አስራ ሁለቱ ግዘት እንቀበላለን ይላል። ወኩሎ ንባብ አበው ርቷን ሃይማኖት ነገራት አበው ሃይማኖታቸው የቀና የአባቶቻችን ያስተማሩትን ሁሉ እንቀበላለን። ወመጽሐፈ ተዋሂዶ እንተዘዘይኑን መፍቀር እግዚአብሔር እግዚአብሔርን የሚወድ እግዚአብሔር የሚወደው የዘይኑንንም መጽሐፍ እንቀበላለን። ይከስ ተዋሂዶ ቶሙ ለክልኤቱ ሞና መናብርት ዘውእቶሙ መንበረ ጴጥሮስ ወማርቆስ እሊህም አንጾኪያ እስክንድሪያ ናቸው። የሁለቱን በሃይማኖት አንድ መሆናቸውን የሚያስረዳ ዘሰሩ አበው ሄራን አባቶቻችን የጣፉልንን አትናቴዎስ እንተ ዘዚአክሙ የእናንተ ሊቀ ጳጳሳት አትናቴዎስ ወአንስጣሴዎስ እንተ ዘዚአነ የእኛን ሊቀ ጳጳስ አንስጣሴዎት የእኛ ሊቀ ጳጳስ አንስጣሴዎስ የጣፉልንን እንቀበላለን። አንስጣሴዎስ የንጉሥ ልጅ ነው። መንኖ ገዳም ይኖር ነበረ። ይህ አትናቴዎስ መቼ እጅ አይቸው እያለ ሲመኝ ይኖር ነበረ። ከዕለታት በአንድ ቀን ሊጠይቀው ሂዶ እሱም በጸጋ አውቆ ወጥቶ ተቀብሎት እንዲሁ እሱም በጸጋ እንደመጣ አውቆ ወጥቶ ተቀብሎታል። ሕዝቡ ሳይል ወርት ተራከብ ብለዋል አለ እለኮኑ አራቅያነ የሚያስማማ የሆነ የሚያስማሙ የሆኑ ወሰሩ ለነ ተዋሂዶተ ሃይማኖት የሁለቱን በሃይማኖት አንድ መሆን የጣፉልን ወሰላመ ቤተ እግዚአብሔር ወሰላመ ቤተ ክርስቲያን ቅድስት የምእመንን አንድነት የጣፉልን ወይዜኒ ንግድ የተምኘነ ወናርህቅ ማእከሌነ ኩሎ ፍልጠተ እንተ ዘአላውያን አሁንም የመናፍቃንን ክደት ሁሉ ከኛ እናርቃለን አርቀን የምእመናንን ስለ ምእመናን አንድነት የጣፉልንን እንቀበላለን።